ሄሎ ሄሎ ዋዬ መልሼ ደወልኩኝ ከጭብጭብ driver ኡን አውርቼው ነበር እና ገና ቤተል አካባቢ ነው ያለሁት አለ። በጣም እኮ ብዙ ታዲያ እሱ እኛ ቤተል ምናምን በእኛ አልፎ አይደል እንደ የሚሄደው ለምን እኛ ጋር drop አድርጎት አልሄደም ነበር? ገና በ- በጠዋት ነው የደወለው። ሁለት በጦር ሰዓት ኃይሎች ነው ሄደው ልደት አካባቢ የሚሰጠው እቃ ነበር እና በጦር ኃይሎች አድርጎ በአየር ጤና አድርጎ ነበር ጀሙ ሊመጣ የነበረው። በጣም ብዙ order ነበር የተቀብሎ እሱ ለዛ ነው።
ስለዚህ ምንም solution የለውም። እሺ በቃ okay።
መ- መ- ምን እንደሚሆን ግን እሺ፣ ስንት ሰዓት ሊደርስ ይችላል ማለት ነው እዚህ?
እ፣ አሁን አሁን ቤተል ነው። ከዛ ቀጣይ አየር ጤና ሰጥቶ ጀሙ ነው የሚመጣው።
በሉ ማለት ነው።
በሉ በሉ ወደ ቤታችን እንሂድ። እሺ ቻው።
okay። እሺ፣ እሺ፣ ቻው፣ እሺ።